hello አቤት hello ይሰማኛል። ትኬት check እንድታደርጊልኝ ፈልጌ ነበር። system አችሁ አስቸገረን። አስራ ሶስት ስልሳ ሁለት ዘጠና ሶስት ሀምሳ ሶስት
ለሪዚ ያበርኩት ብታይ የዛሬ ትኬት ነው።
አይ ተጓዥ ነው። በሀያ ስምንት የጀመረ በሰባት ያለ
ያስጠላል። ትኬቱ ብታይ አስራ ሁለት ወር ምናምን ነው። አዎ እሺ ማን ማን ይሰማል?
ሉዝ ነው፣ እ ሉዝ ነው፣
ምን አልሽኝ?
ሎስት ነው፣ ሎስት ነው።
ለእሱ ናት። እሺ እናቴ፣ እሺ እሺ ደውል ነው እሺ እናቴ።
ምናምኑ ደግሞ ወይ እና አ- አ- ትዕግስት ጉድ ነው። ሰባት